ga muka a banki
ሄሎ እንታድግ እግዚአብሔር ይመስገን።
አለን ቸርነት። እሺ ምንድን ነበር ሀፕን የሆነው?
ኦኬ እንትኑ እ፣ እ፣ እ፣ ይሄ ካንስል ትኬት ቤት ቤት ነን ቤት ቤት ኦኬ ኦኬ እሺ እንትን ካንስል ባለፈው የተደረገው ብር እ፣ cancel ተደርጓል እኮ ቲኬቱ cancel ተደርጓል፣ ግን ብሩ ተመልሷል ወይ አልተመለሰም የሚለውን ቲኬቱን attach አድርጌያለሁ።
አሀ፣ ለዛ ነው ትኬ- ትንሽ- cancel ተደርጓል። ይሄ ትኬት አንተ ነው ያረከው?
አይ እዛ ድርጅት ያደረገው የኔ እዛ አላረጉት እኮ አላረጉትም። እነሱ ያሉ እ፣ game ኡ ጀምሯል ነው ያሉ እንግሊዝኛ ስለሆነ game ኡ አምስት ካለፈው cancel አይደረግም። አምስት ደቂቃ ነው።
አለፈው cancel አይደረግም። አዎ okay የዛ አምስት ደቂቃ ፎት ነው አልፎት ላ እዛ ነው። እሺ no no- ነው አይደል? okay አዎ።
የማያገለግል የሚለውን የላኩት ለዛ።
አ አ አ አይ ኦኬ በቃ አይ ችግር የለም።
እሺ እሺ እሺ፣ መልካም ቀን። እሺ እሺ